ስጥልኝ ቤት ቤት ከራ ነው ዋኮ ምልርደው ሰላም ነው።
አብሮ ወደ እንትን ብር አስገብቼ ብሩን ቀንሶ ግን አልገባልኝም።
እሺ ውዝሮ አድርገው ነው እ አይ ወዝረው ሳይ ዲፖዚት ቦስ እሺ አንድ ጠብቀኝ እሺ ሌሎች ደንበኞችን የሚያስተናግዱ ስላሉ አንድ ጠብቀኝ እሺ እሺ የውስጥ ቤት ምን ልርዳው
አሎ ዲፖዚት አድርጌ ከሲቪ ብር እሺ አልገባልኝ ብሎ ከሲቪ ብር ላይ ቀንሷል። ወደ እናንተም እንደገባ እንትን ይላል።
እሺ ዲፖዚት ሜሴጁን እና ቤስት ቤት ስልክ ቁጥሩን አንድ ላይ አድርገው ቴሌግራም ላይ ላኩልን።
እ?
ዲፖዚት ያደረጉበት ሜሴጅ አለ አይደለ? ከባንክ የተላከሉት አ አ እሱንና ቤስት ቤት እ።
የሚጠቀሙበትን ስልክ ቁጥር አንድ ላይ አድርገው ቴሌግራም ላይ ላኩልን።
በቴሌግራም በምን ነው የሚገ- ምንድን ዜሮ ነው ዘጠኝ የሚለው?
ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አ።
እሺ እሺ መልካም ቀን